ሄሎ ሄሎ አቤት
ሄሎ ወይ ወይ ሰላም ነው እንዴት ነህ?
አለው እግዚአብሔር ይመስገን ልጅ እሺ አለው ኒሞ official እዛ ነው ያለው።
አዎ እኔ ነው ያለሁት እስቲ አቅርብ አናግራቸው።
እንጂ
ሄሎ
ኒሞ ሄሎ።
ነው አዎ እሺ ከቢው ነበር በኦርደር ነበር መቶ ስድስት ዜሮ አራት አስራ ሁለት ቀበላችሁ ተወርደ ያህል ይቆያል ከዚህ በኋላ
እ፣ አንድ እየመጣ ስለሆነ ብ- ቢያንስ እስኪሰራ ሀያ ደቂ- ሰላሳ ደቂቃ አይቆይም ብለሽ
ሰላሳ ደቂቃ
ሀያ ደቂቃ ሰላሳ ደቂቃ እየመጣ ነው ገና ሰው
ኦኬ እሺ የ- ከሶስቱ የተሰራ ምግብ አለ
እ? እ?
ከሶስቱም የተሰራ ምግብ አለ ወይስ አልተጀመረም ሶስቱም
አይ እሱ ከሶስቱማ ሁለቱ ወጥተዋል ኮተሌትና ጉላሽ ወጥተዋል
እሱ ነው ገና እየወጣ ያለው አዎ ጥብሱ አልቆብን ነው አጋጣሚ
Okay በቃ እንደውልላቸዋለን